ጤና ይስጥልኝ። ጤና ይስጥልኝ።
አብሮ
Hello፣ ደንበኛችን ይሰማል?
ይሰማኛል።
Hello፣ ጤና ይስጥልኝ።
አይሰማም? ይሰማኛል።
ይሰማል ደንበኛችን። ከ ArifPay ነበር የምደውለው። Champion library laun- አዎ፣ laundry ነው። Hello፣
አቤት። እኔ በደንብ ይሰማኛል። አይሰማሽም?
እሺ፣ Champion laundry ነው።
አዎ።
እ፣ ከ ArifPay ነበር የምደውለው።
ይኸው።
ከ ArifPay ነበር የምደውለው።
እሺ።
እ፣ ባለፉት ስድስት ቀን በ POS machine ኣችን ላይ transaction ስላላየን ያጋጠመ ችግር ካለ
እ፣ እሺ